hello ሰላም ጤና ይስጥልን።
እግዚአብሔር አሜን translation ኦች ናቸው።
አዎ ነኝ።
እሺ ሀሩን ይባላለሁ። የደወልኩትኝ ከዊ ፕላስ ቴክኖሎጂ ሶሉሽን ነበረ።
እሺ ወይ መተግበሪያ ወይም application ነበር develop ያደረግነው እና እሱ ላይ ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ። ምንም አይነት fee የለውም። ምንም አይነት እ፣ ክፍያ የለውም። ከእናንተ የሚጠበቀው እ፣ እ፣ ደ- እ፣ application ኑን download በማድረግ መመዝገብ ብቻ ነው።
እሺ እሺ ስለዚህ application ኑን App Store ላይ ወይም Play Store ላይ ማግኘት ትችያለሽ። ዊ ፕላስ ሶሉሽን እንባላለን እና እ፣ link ኩን መላክ እችላለሁ።
እሺ እሺ ላክ በስልክሽ ልላክልሽ I mean በ direct message ልላክልሽ ወይስ ቴሌግራም ላይ?
ቴሌግራም ላይ ላክ ቴሌግራም ላይ። እሺ አመሰግናለሁማ። መልካም ጊዜ።